Hello Hello አቤት ይሰማል አይ ይሰማል እንትን ነበር ትላንት transfer አድርጌ ነበርና
ምን transfer
ከእንትን ከቤቲካ በቻፓ እንትን አድርጌ ነበር ዊዘው አድርጌ ወጪ ነበር ያደረጉት ነው አይደለም አይ ገቢ ነበር
ገቢ ከነበረ ስልክ ቁጥር ልስጦትና
እሺ በሱ ቴሌግራም ላይ ያዋሩን። እሺ ዜሮ እሺ፣ ዘጠኝ እሺ።
ስልሳ ቆይ አንዴ እሺ
ዜሮ ዘጠኝ ስልሳ ሰባ ሁለት
እሺ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ thank you እሺ እናመሰግናለን።
እሺ